hello hello ሰላም ጤና ይስጥልን በጸጋው
አቤት ማን ልበል?
ከዊፕላስ ድርጅት ነው የምደውለው የእኛን መተግበሪያ አውርደህ ነበር
አ ለአሽከርካሪነት ነው ወይስ ለተጠቃሚነት
ለተጠቃሚነት እሺ አሁን አንተ ያወረድከው ዊፕላስ solution provider ነው እና ተጠቃሚ ከሆንክ ደግሞ ዊፕላስ solution user የምትለዋን አውርደህ የምንሰጣቸውን አገልግሎቶች መጠቀም ትችላለህ። ከሶስት መቶ ሀምሳ በላይ ጌሞችም አሉን። እንዲሁም አሸናፊ የሚያደርግን የ referral code ከዛ ላይ ማግኘት ትችላለህ።
እሺ እሺ ዊፕላስ solution user።
እሺ እሺ እሺ አመሰግናለሁ። መልካም ቀን ይሁንልክ።
እሺ እሺ አመሰግናለሁ።
አመሰግናለሁ።